ጤና ይስጥልኝ የሸበራ መረጃ ማተልባ ኮንዶ
ጤና ይስጥልኝ ነገ ባህር እንትን ከአዲስ አበባ ባህር ዳር ከነባት ለነገ እሺ አንድ ደቂቃ ሌሉት የአንድ ሰው ነው
ከአረብ ሀገር ወደ ኢትዮጵያ ለመግባት ያስ የጠዋት አንድ ሰዓት ከሰላሳ አምስት አለ ሁለት ሰዓት ይጠፋል።
ከሩብ የአንድ ሰዓት ከሰላሳ አምስት ስንት ብር ነው ያደርጋል?
አራት ሺ ስምንት መቶ አስራ ዘጠኝ
አራት ሺህ ስምንት መቶ አስራ ዘጠኝ እሺ አባት ያሳውቃለሁ። እሺ እሺ እሺ፣ እናመሰግናለን ስለደወሉ እሺ አባት